hello ጤና ይስጥልኝ።
hello አንተ በዚህ ባንክ በንግድ ባንክ የለ አ- account የለም እንዴ?
እ፣ ቤት ነው ያሉኝ አይደል?
አዎ ቤት ትንሽ ብር ትንሽ ላ- ላካ አድርጌ ትንሽ ሳምንት ትመጣለህ።
እ፣ ችግር የለውም በመጡበት ሰዓት ይደርሳል። ችግር የለውም።
ስልክህን ስልክህን ንገረኝ እስኪ።
በዚህ መደወል ይችላሉ።
በዚህም እንችላለን።
አዎ በዚህም ይቻላል።
እሺ እሺ መልካም እሺ መልካም